Hello ሰላም ጤና ይስጥልኝ ChipChip።
እሽማ አንድ ስልክ ልንገርሽና ሽንኩርት የታዘዘ ነበረ ምን ላይ እንዳለ ለማወቅ ነበር።
Okay እሺ፣ ቁጥሮት ንገርኝ። እሺ ዜሮ ዘጠኝ ሰላሳ ሰላሳ ዜሮ ዜሮ እሺ ስልሳ አራት ዘጠና ሶስት አዝመራው ስልሳ አራት
ስልሳ አራት ዘጠና ሶስት
እሺ። አዎ አዝመራ በሚለው ነው።
እ
እሺ ያው ምን ነበረ ስንት ነው production? እሺ አዎ እሺ፣ ከትላንት ወዲያ ነበር የታዘዘው። ዛሬ ወጥቶልኝ ወጥቷል።
አዎ ወጥቷል። እሺ ድራይቨር driver ሲደርስ ይደውላል። አዎ
እኮ ስልክ ትሰጪኛለሽ?
እሺ ዜሮ ዘጠኝ ሀምሳ አንድ አስራ አንድ አይ ሀምሳ አንድ እሺ
ሰማንያ ዘጠኝ እ አርባ ስምንት ሰማንያ እሺ አመሰግናለሁ።
እሺ መልካም ቀን።
እሺ